እስቲ ሰባ አራት ስልሳን complete በይልኝ እና
አራት ስልሳን complete ልበልል። ስም ማን ነው?
ጥላሁን ነኝ። ፍቅር ነች እንዴ?
መሰረት ነኝ።
እሺ እሺ። ሰባት አስራ አራትን ደግሞ ሰባ አምስት አስራ አራትን ደግሞ pin አሳኪልኝ።
በኢየሱስ ስም እሺ፣ እሺ። ይቅርታ በጣም እሺ።
እ? እ?
አንተን አይደለም ሰባ አምስት አስራ አራትን pin አይልሃለሁ። ሰባ አራት ስልሳን ኮምፕሊት ኮምፕሊት።
ልበልላ ጥላሁን። እሺ፣ አዎ እሺ ጥላሁን